ሄሎ
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
አቶ ሮቤል አዎ ነኝ።
እ፣ ከ STEM for Kids ነበር የምደውልልህ።
እሺ
እ፣ ባለፈው class ኣችን ላይ አሜንና ክብሮ programming ኧን ጨርሰው ነበረ በ weekend class ላይ
እሺ እና አሁን ቀጣይ አመት ላይ October five እንጀምራለን next class
Okay።
እና የመቀጠል ሀሳብ ካላችሁ ላሳውቅ ብዬ ነው።
እስቲ አሁን ለጊዜው ክላስ ናቸውና እህ እ፣ ላሳውቅሽ እደውላለሁ።
ለእሺ፣ አሁን ቦታ ግን ሳይ እርግጠኛ አይደለሁም።
ኦኬ። አይ ቦታ ሳይያዝ ቴን።
ቦት ፕሌስመንት እንዲይዝልዎ ብዬ ነበረ።
አይ እ፣ እ፣ ነው እስቲ በአሁኑ ይላፈኝ።
እሺ፣ ደውላ ሀሳቡ ቀን መተንም ዲስከስ ማድረግ ይቻላል።
እሺ
እሺ